ሄሎ
ሄሎ፣ ሄሎ፣ አቤት።
ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
አለን። ማሊባባ ነው?
አዎ፣ ማሊ ባባ።
አዎ፣ okay። እንትን information ፈልጌ ነበረ።
የምን information?
pickup ነበረ ሁለት ሺህ ስድስት እና እሺ፣
cash እስከ ስንት ነበረ የምትሰጡኝ?
ፒካፕ ምን አይነት ፒካፕ ነው ያየኸው?
አይ እኔ ያለኝ ነው ያልኩሽ።
አሀ፣ አንተ አለህ የሚሸጥ?
አ አ
okay። ስለዚህ ይዘኸው ና ቅድሚያ ትሰጪው የለ
መኪናህን አስይዘህ እም፣ ይሸጥ እም።
አ- እንደዛ መኪናውን አይተን ነው መኪናውን አይተን ነው ልንሰጥ የምንችለው እና መኪናህን ይዘህ ና እና የሚመች ቀን የተመቸ branch okay።
ከዛ በኋላ እናወራለን።
የት የት ነው ያላችሁ?
ፓስተር አደባባይ እና መስቀል ፍላወር ናዝራ ሆቴል ፊት ለፊት።
okay። እስከ ስንት cash እንትን ይባላል?
አይ እኛ normally እንደዚህ በጣም urgent የሆነ ነገር ምናምን ከሆነ ወይ መኪና ልዋጭ ምናምን ገብተው ነው እንጂ መኪናህን አስይዘህ ገንዘብ ያን ያህል የምንሰጥበት opportunity የለም። ግን ደግሞ መኪናህን አይተን አ እንትን የሚል ነገር ከሆነ ሊሆን ይችላል።
እናንተው ገዝታችሁት ማለት ነው?
እኛው ገዝተው ነው ወይ ደግሞ እ፣ መኪና እስኪሸጥልህ ድረስ የሆነ እ፣ ቀብድ ነገር ሰጥተንህ ማለት ነው።
of course እንደዛ ነገር እኮ ነው።
አዎ ግን አ፣ እንደዛ እኔ ነው አንድ ማድረግ።
አምስት- አንድ አንድ አምስት መቶ ሺህ ነበር እንትን የፈለኩት እና okay እም- የሚሆን ስለዛ ከሆነ እንደዛ ልምጣ።
ለማድረግ አዎ መኪናውን ምናምን ማየት አለብን።
እሺ ጥሩ።
እሺ እሺ thank you። እሺ